ጤና ይስጥልኝ ደንኪዩ
ለመመዝገብ ነበረ። ይቅርታ።
እሺ ሰላም አልክ። እንዴት ዋልክ?
እግዚአብሔር ይመስገን። እንዴት ነሽ?
አለን እግዚአብሔር ይመስገን። በአካል ነው በኦንላይን?
በኦንላይን ነው የምትሰጡት class ኡ?
ሁለቱም አለን እኛ።
Okay። በ online እንዴት እንዴት እንደሆነ እና በአካልም እንዴት እንዴት እንደሆነ ልታስረጅኝ ትችላለሽ? ይቅርታ።
እችላለሁ፣ ችግር የለውም። አንተን ሳስቸገር ደግሞ ስምና ስልክ ቁጥርህን የመዘገብክ ስለሆነ ከይቅርታ ጋር ትነግረኛለህ።
እሺ።
ስም ማን ልበል?
ቢኒያም ቢኒያም። ቢኒያማ ቢኒያም ሉሌ
ማነተኛ አባትም ቢኒያም ሉሌ ሉሌ።
ሉሌ።
አዎ።
ስልክ ላይ ቢኒያም
እ እሺ ያዥ። እሺ ሰማንያ ሶስት ሰላሳ
ሰማንያ ሶስት ሰላሳ አስራ አምስት ሰላሳ አስራ አምስት ሰላሳ አድራሻ የት ነው ቢኒያም?
እ አድራሻዬ ወደ ሲኤምሲ አካባቢ ፊጋ።
Okay፣ እሺ። ማስታወቂያ ነው ላይ ነው ቢኒያም?
ቲክቶክ ላይ ቲክቶክ ላይ አዎ።
እሺ። ኮርሱ የሶስት ወር ኮርስ ነው።
Okay በኦንላይን ከሆነ ለሶስት ተከታታይ